તને લખ્યું હેલો ઝાવેરી መስፍን አቤት አይሰማም?
ይሰማል
እ, ትላንት አስተላለፌ ነበር እ? እ?
እ፣ እንትን ለቦታ ለማስያዝ እሺ አስገብቼና ሰሚት አድርጌ ነበር ዩቱብ ላይ ባገኘሁት ሊንክ ማለት ነው።
እሺ
ኦኬ አይ እንላለን ነው የሚለው እንጂ ያው የደረሰኝ እ, ነገር ስለሌለ ብዬ ነው እናት አይ በቃ ሳሚት ካደረግ ካስገባ በኋላ እንትን አለ ስክሪንሾት ያደረግከው አለ አይደል አዎ አረ ዳውንሎድ አድርጌው ፋይሉን ልኬዋለሁ ሰሚት አድርጌዋለሁ
የስታንዳፕ ኮሜዲ ነው አይደለ ይቅርታ ወንድሜ ስታንድ እኮ ቲኬት ከፈለክ ማለት ነው አርሊ ቲኬት የምትፈልግ ከሆነ አሁን ኢንተርኮንቲኔንታል መውሰድ ትችላለህ አይ እ, ያው ሌላ- በሰዓቱ
ትችላለሽ የዕለት ሁለት ደግሞ ከፈለግ ከዘጠኝ ሰዓት በፊት ነና መውሰድ ትችላለህ ኦኬ የግድ መምጣት አለብኝ ማለት ነው ትኬቱን መውሰድ አለብኝ አዎ አዎ የዕለት ሁለት ስለሚያስፈልግ አ ከዘጠኝ ሰዓት በፊት ነና ትወስዳለህ ኦኬ የት መጥቼ ልብሳሽ ኢንተርኮንቲኔንታል ኢንተርኮንቲኔንታል አዎ ከተመቸ አሁንም መውሰድ ትችላለህ ካልሆነ ግን የዕለት ሁለት እ።
እ፣ መምጣት ትችላለህ ከዘጠኝ ሰዓት በፊት
ኦኬ እሺ እሺ እሺ እኔ ታመሰግናለሁ እሺ ወንድሜ መልካም ቀን መልካም እሺ